hello
አቤት።
ጤና ይስጥልን አዜብ።
አቤት ስልም አዜብ ነው። ሄሎ አቤት።
ይሰማል?
ይሰማኛል።
አዜብ ነህ?
አ
እ ከ WePlus Solution ነበር የምደውልልህ።
አ ሰላም ነው?
እግዚአብሔር ይመስገን። በሉ።
ደህና ነኝ። ባለፈው WePlus ላይ ተመዝግበህ ነበር አይደል?
አዎ እ እሺ አሁን ደግሞ system ኡ ላይ active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ነገሮችን ልጠይቅህ ነው የደወልኩት። ፈቃደኛ ነህ?
እሺ ጠይቂ።
እም፣ እሺ ምንድን ነው አገልግሎት የምትሰጠው አገልግሎት እ የምትሰጠው አገልግሎት ምንድን ነው?
እ እንዴት በምን እ ፕሮቫይደር ላይ ነው አይደል የተመዘገብከው?
እ
ምን ላይ ባለፈ- ነበር የተመዘገብከው?
ባለፈው መዝግባሽ ይደርስ ነው አዎ
በአንድ በደንብ ምን እርግጠኛ አለ- አልሆነልኝም እኮ ንገሪኝ።
አንተ ምንድን ነበረ የምትሰራው? ስራህ ምንድን ነው?
እ እንትን ነው ሆቴል ነው ሆቴል ነው።
ሆቴል አይደለ?
አ ነው ይሄ በዚህ አፕሊኬሽን ላይ እ፣ ስትጠቀም ሰዎች አ እ፣ ሆቴል ውስጥ ምን ምን አይነት ምግቦች እንደምትሸጡ ዋጋቸውን፣ የስራ ሰዓታችሁን እንዲሁም ደግሞ እዛ ሆነው ከ delivery አገልግሎት ከሚሰሩ ሰዎች ጋር አብራችሁ እንድትሰሩ አ እ፣ ኦንላይን ምግብ ማዘዝ እንዲቻል ምናምን የሚያስችል ነው application ኡ
አ
እ፣ እና መጠቀም ትፈልጋለህ?
እሺ
እና ማን ምንም አይነት አገልግሎት በዚህ application ስትጠቀም ምንም አይነት ክፍያን አንቀበልም።
አ
እ፣ እና ምንድን ነው ምግብ ቤት ስሙ
ክፍያው ለ- ለእናንተ ምንድን ነው ታውቁታል?
እ፣ እኛ አሁን ከሀምሳ በላይ አገልግሎቶችን ነው የምንሰጠው። ሆስፒታል፣ ሬስቶራንት፣ ካፌ፣ እም፣ እነዚህ የህግ ባለሙያዎች፣ ጸጉር ቤት እና የተለያዩ ሀምሳ አገልግሎቶችን በአንድ ላይ ማግኘት የሚያስችል ነው application ኡ እና ልክ እንደ ራይድ እና ፈረስ ደግሞ የታክሲ አገልግሎት ይሰጣል እና እኛ የምንጠቀመው ከታክሲ አገልግሎት ብቻ ነው።
አሀ፣ እኔ ከእኛ የምጠቀም ነገር የለም።
ከእናንተ አዎ፣ ምንም የምንጠቀመው ነገር የለም። የእናንተ timeline ላይ የራሳችሁ ስልክ ነው የሚደወ እ፣ የሚኖረው የራሳችሁ ስልክ ቁጥር አ ከዛ ሰዎች እሱን ስልክ ቁጥር አይተው ነው ለእናንተ የሚደውሉት።
ከዛ መጥተው አዝዘው ይወስዳሉ ማለት ነው።
አዎ delivery የሚሰሩ ድርጅቶችም ከእናንተ ጋር መስራት ከፈለጉ ሰዎች ሲያዟቸው መጥተው ከእናንተ ሆቴል ይወስዳሉ ማለት ነው። ግልጽ ነው።
አ እሺ የምንድን ነው እሱ ስሙ የሆቴሉ?
አዜብ አዜም አ
አዜም ሆቴል አ አዜብ ባርና- እ
አዜብ ባርና ሬስቶራንት ባርና ሬስቶራንት።
አ
እሺ ሬስቶራንት የት ነው የምትገኙት?
ተገናኙ መገናኛ አ መገናኛ የቱ ጋር
ዶሮ ታክሲ ምናምን አለ እ ዶሮ ታክሲ ምናምን አለ ቦርሲ መያዣ አ እሺ እ፣ contact person አሁን ሰው እናንተ ጋር ምግብ ፈልጎ ቢደውል ማንን ነው የሚያገኘው?
እኔ ነው አንተ አ ማን ነው ስምህ?
ገረም ገረሙ አ ገረሙማ
ደልሳ ሌሊሳ እሺ ስልክ በዚሁ አ
ዜሮ ዘጠኝ ሰባት ሰባ ስድስት አርባ አምስት ዜሮ ስምንት አይደል?
አ አ እሺ እ፣ የስራ ቀናችሁ መች እስከ መች ነው?
እም የስራ ቀን ኦ ክፍት ነው ያለ ሁሌ ከእሁድ እስከ እሁድ ማለት ነው።
አ
እሺ የስራ ሰዓታችሁ
ጠዋት አስራ ሁለት ሰዓት እ፣
እስከ ሶስት ሰዓት እስከ ሶስት ሰዓት። እሺ ሎጎ አላችሁ እንዴ?
እም የድርጅት ሎጎ አላችሁ?
ውሃ logo logo እንደ ማስታወቂያ አይነት ማለት ነው። profile picture የሚሆን
ማስታወቂያ እም፣ ልክ እንደ ማስታወቂያ አሁን ቴሌግራም ላይ አ እ፣ profile picture አለ አይደለ? application ኑ ላይ ሊሆን የሚችል ነገር አላችሁ?
የለ አይመስለኝም።
እሺ እኛ ዲዛይን አድርገን ብንልክላችሁ እ፣ ፈቃደኛ ናችሁ?
አዎ
እሺ እ፣ ፍቃድ የስራ ፍቃድ ወይ TIN number ወይ መታወቂያ ማግኘት እችላለሁ?
number ልንገርሽ።
እ፣ አይ ፎቶ አንስተ ቴሌግራም ላይ ትልክልኛለህ። ቴሌግራም ትጠቀማለህ?
ስልክ ጠፍቶብኛል።
እሺ ሌላ ቴሌግራም የሚጠቀም ሰው የለም?
ያለ አይመስለኝም።
እ እ
ያሉ አይመስለኝም።
okay እሺ TIN number ኣችሁን ትነግረኛለህ ታዲያ?
እሺ አራት ዜሮ
እ አራት ዜሮ
አራት ዜሮ እ
አራት ቁጥር ሳይሆን አራት okay ዜሮ ዜሮ ዜሮ okay ዜሮ ዜሮ ዜሮ ዜሮ እሺ ስልሳ እ አስራ ስምንት እ አስራ ዘጠኝ አስራ ዘጠኝ ስልሳ ዘጠኝ አስራ ዘጠኝ አስራ ዘጠኝ እሺ እ አመሰግናለን መልካም ጊዜ እሺ እሺ